የመረሰ ነው።
ሌላው ጤና ይስጥልኝ።
Hello ጤና ይስጥልኝ።
ጤና ይስጥልኝ።
አዎ፣ ይስጥልኝ።
እሺ ምን ነበር?
እንትን ነበረ withdraw ስናደርግ ወደ account ሳትገባ እየመለሰ አስቸገረ።
እሺ እየመለሰ ነው ወይስ success ብሎ አልገባልህ?
አልገባልኝ
እኮ እንትን ብለዋል ሞከረከው success ብለዋል።
አ እስቲ ንገረኝ የ Best Bet ቁጥርን የደወልክበት ነው?
እ ዜሮ ዘጠኝ አስራ ሁለት አ ስንት ብር ነው?
እ አሁን ያስተላለፍኩት ሁለት ሺህ ነው።
ሁለት ሺህ ብር ወደ ቴሌ ብር ነው?
አ ወደ ወደ ቴሌ ብር- account ወደ አቢሲኒያ account እስቲ እሺ ልየው
አሁን ነው።